ጤና ይስጥልኝ ማኒፓፓ
አለን አለን። ሳይክል ፈልገኝ ነበር።
እሺ ምን ነበር አባት?
ሳይክል ከሁለት ሺህ አምስቱ ሁለት ሺህ አምስት ሁለት ሺህ ስድስት ምናምን ሞዴል ሳች
ፋይፊል ለለ ሁለት ሺ አራት
ዜሮ ዜሮ ነው ዜሮ ዜሮ ማለት የለጠፈም አለ እ?
የለጠፈም አለን ያለጠፈም አለን። ዜሮ ዜሮ
ያለጠፈ ስንት ስባለ
በባንክ ነው
ሰባ
በባንክ ከሆነ ሶስት ነጥብ ስድስት
ስንት ባንክ አለበት ማለት ነው?
አንድ ነጥብ አምስት እናወጣለታለን።
ዜሮ ነጥብ አምስት ሌላ ስለ ስራ የሚሆን ምን አለ? ኦባማ እናንተ ላይ አለ እንዴ?
እሺ የለንም። አባዱላ አለን፣ ሃይሩፍ አለን፣
ትንሽ ለኮንትራት ማመላለሻ ነው ያሉት። በኤልቲ ምናምን ትሬል ትሬል
ቴሌቲ በዶልፊን አለን፣
በፒካፕ የለሽም
ሃይሉክስ ደግሞ ታኮማ
አቋማ ስንት የተባለ ነው?
ታኮማ ሁለት ስድስት አለን ሁለት ነጥብ አንድ ዜሮ ነጥብ አምስት ባንክ የለውም።
ባንክ ይወጣለታል
ከስንት ይወጣል?
እስከ ስምንት ይወጣል።
እሺ ማ እንትን ማለት እንችላለን እንዴ?
ምን ማለት እንችላለን ቴሌግራም ላይ ይችላል? ቴሌግራማችን ላይ ማሪ ባባ dot net ላይ ገብተው ማየት ይችላሉ። join አድርገው
በቃ እሺ።
ወይም ደግሞ በአካል መጥተው ማየት ይችላሉ። ፓስተር አደባባዩ ፊት ለፊት ይገኛል።
እሺ እሺ እሺ እሺ